ርሶር አይ ጭራሽ
ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይደለን።
ችክችክ ነበር የምንደውለው።
እሺ የሽንኩርት ኮምፕሌን እያቀረቡ ነው አይደለ?
እ፣ ኮምፕሌን ሳይሆን ፍሪ አንድ ኪሎ ነበረው አይደለ? አይተሙ እ፣ እሱ አልነበረውም። እኔ ስድስት ኪሎ ሳዝ
ኦኬ
ሌሎች አይተሞችማ ነበር እነሱ ላይ ያለ ሽንኩርቱ ላይ ግን የለውም።
ሜቢ ጨርሶ ይሆን? አንድ ምን?
ኬጅ አምስት አምስት አይተም ነው የሚፈቀደው። አምስት አይተም ሞልቶ እኔ መጀመሪያ ነው እንትን ያደረኩት መጀመሪያ ክሬት አረጌ ግርነ ክሬት አረጌ ስትገቢ አይደለም የሚለው የለውም ጋር ተውኩ።
እ፣ አምስት ሞልተው ከሆነ አምስት አይተሞችን አም- በነፃ አይ ሞላው ከተሰጣ ነው።
አልሞላው አይ አልሞላው ከዚህ ቼክ በፊት አድርጊው።
ከዚህ በፊት ቀንሶ ነበረ item ላይ አዎ፣ ከዚህ በፊት ቀንሶልኝ ያቅላው አሁን ፓፓያ ይዤ ነበር ከሶስት ቀን በፊት እሱ ይዣለሁ አንድ ፍሬ። ከዛ እሺ።
ዛሬ ሽንኩርት ሳዝዝ ግን የለውም ነበር።
የፓፓያ ሽንኩርት ላይ ብቻ ነው የቀነሰልኝ።
አይ ፓፓያ ላይ ቀነሰልኝ፣ ሽንኩርት ላይ የለውም አልቀነሰልኝም። በዚህ በአስራ አንድ ቤቱ የታዘዘውን ቼክ እስኪ እሱም ብቻ ነው አሁን ዛሬ ያዘዝኩት።
ፓፓዬ ቀንሶልዎታል፣ ጥቅል ጎመን አዎ።
ቀንሶልዎታል።
አዎ ሁለት የሽንኩርት ቀንሶልዎታል።
የሽንኩርት ሽንኩርት- የቆየ ነው የቆየ ነው ሽንኩርት አዎ፣ አጥ- በሰባ ያዘዙት ሽንኩርት የማለት- በኖቬምበር ሰዓት አዎ፣ የተረከቡት የተረከቡት ኖቬምበር ሰዓት በሰባ እኔ አላዘዝኩም
ያዘዋል። አስራ አንድ ሀምሳ ለሰው ሰባው ገብቻለሁ እንጂ ለገባሁት ይቆጥራል።
አይ ሊደር ሊደር ነበሩ እርሶ
ኖቬምበር ሂዱ ሰባት አዎ የተረከ ነው የተረከቡት order ያደረጉት በአምስት ነው።
አዎ ኦርደር ኖቬምበር ባንክ ሰባት አዎ።
okay፣ እሱ ላይ እሺ።
አሁን በነ- እሱ በነፃ ነው የመጣሉት። ስለዚህ እህ።
ሶስት item ሆነ ማለት ነው።
እሺ በወር ውስጥ ነው የሚቆጠረው item ኡ።
አምስት መሙላት አለበት። ከአምስት በላይ አይልም። ቲማቲምም እንደዛው ቲማቲም የሆነ ሰዓት ላይ እዛው እንደዚሁ እሱም ላይ ቅናሽ አለው የቲማቲም እሺ
ጥቅል ጎመን በቃ አምስት ሞልተዋል። ጥቅል ጎመኑ ከ- ከመቼ ጀምሮ መሰሉት የጀመሩት ቀነስ እህ፣ እህ፣ እ፣ ከአስር አስረኛ ወር በቀን ሀያ አምስት ጀምሮ እየቀነሰሉት ነበረ።
እህ። ስለዚህ በወር ውስጥ ከአምስት item በላይ ሌላ ቅናሽ አያመጣም።
በወር ውስጥ ሳይሆን ሁለት ወርም ቢሆኑት እ፣ አምስት item እስከ አምስት item ብቻ ነው ቅናሽ ለው እህ፣ እህ።
ከዚህ ለዛ በኋላ አሁን እርስዎ order ሲያደርጉ ይቆርጥብዎታል። አይቻልም ማለት ነው።
ስለሞሉ ማለት ነው። አዎ እንደዛ ነው rule ኡ። በቃ እሺ፣ thank you እንደዛ በጣም ነው። እሺ፣ አላወቅኩም ነበር። እሺ ምንም ችግር የለም። እሺ መልካም እሺ፣ አመሰግናለሁ።
እሺ፣ እሺ።